ሄላ ውስጥ ጤና ይስጥልን Best Bet
account አልገባም እያለ ነው።
ምን ይልሃል
your username and password is not ምናምን ነው።
እኮ አዲስ ነው register ያደረግከው?
ኧረ አላረኩም። የማታ ራሱ እየተጠቀምኩ ነበር።
okay ወይ password ኡ ተሳስተ ሊሆን ይችላል። ዘጠኝ ብለህ ስልክህን አስገባውና password ህን አስገባው። password ኡ ከተሳሳተ እንትን እንዲህ እልሃለሁ።
ፓስወርድ አዲስ ፓስወርድ ራሱልኝ እንደ ጻፏል ፎርጌት ብለህ በኋል
ልበለው እንደዛ አዎ ፎርጌት በለውና ኤስኤምኤስ ይገባልሃል።
በቃ።
እሺ